እንደነ ሰላም ነው አለን አለን ሰላም ነው አለን አልሐምዱሊላህ። ሁለት ሺህ አምስት መቶ ብር እስቲ ውድሮ ወር ብቻ አልገባም ሸጋርልኝ
እሺ አንዴ ጠብቀኝ እሺ
ስልክ ቁጥሩ ልነግርላ
ሄሎ
ወይ ወንድም እሺ withdraw አድርገህ ነው
አዎ እሺ ስልክ ቁጥር ንገረኝ
ዜሮ ዘጠና አስራ አምስት
ዜሮ ዘጠኝ አስራ አምስት
ሁለት ስልሳ ሁለት ስንት
አርባ ሁለት ስልሳ ሁለት አርባ ሁለት ስልሳ ሁለት ዘጠና ሁለት ዘጠና ሁለት
አዎ
መቼ ነበር ያደረገው አሁን
ሁለት ሺህ አምስት መቶ ብር ነው
እም እሺ ገብቶልሃል አሁን እሺ
እሺ አመሰግናለሁ ወንድም መልካም እሺ ችግር የለም መልካም ምሽት